ሄሎ
ሄሎ ሰላም ጤና ይስጥልን።
አብሽን ምርት ነው ከችፕችፕ ነበር የምንደውለው።
እሺ፣ ይቅርታ order አድርገው ነበር አይደለ? ሶሲ ሶያ
እኔ አላደረኩኝም፣ ጭራሽ አልተጠቀምኩም። ባ ምንድን ነው ሌላ ጊዜ ተጠቀሚ፣ እኔ አልፈልግም ስል ሌላ ጊዜ ትጠቀሚበታለሽ ያስፈልግሽ ምናምን ብለውኝ ነው የከፈቱት። ከዛ በኋላ እኔ የማውቀው ነገር የለም። እኔ ምንም order ያደረኩት አልተጠቀሙበትም። order ጭራሽ አላደረጉም።
አላወረድኩትም አላወረድኩትም application okay sales ኦች ጋር maybe order ማለት sales ኦች ጋር እኔ ምንም አይ- ከፈቱት። እኔ የት እንዳለ ሁላ አላውቅም። text ኡን ንገሪኝ አሉ። የ text ኡን ቁጥር ነገርኳቸው አለቀ። እኔ ምንም የተጠቀምኩትም ነገር የለም። አጠቃቀሙንም አላውቅም። ምንም አውቀው ነገር የለም።
okay እሺ፣ እናመሰግናለን።